ልኬልሽ ነበር አላየሽምልኝም።
ወይን ጠጁ ነው
አዎ ወይን ጠጅ
ጨርቁን አንተ ልታመጪው
ምኑ ጨርቁ
ጠርዙም ጨርቁ ጨርቁ ቲሸርቱ ማለት ነው
ቲሸርቱን አንቺ ነሽ የምታመ የምታመጭልን አንተሽ ወይ አይ አይደለሁም ከእናንተ ነው
ካለ ልጠይቅልሽ ከለሩ
እሺ አሁን ታሳውቂኛለሽ አስቸኩል ነው